አቤት
ሰላም የ standup comedy location ኡን እንድትነግረኝ ነበረ።
location ኡ CMC ሚካኤል economic association ህንጻ CMC ሚካኤል ጋር ጎን
CMC ሚካኤል ከቤተ ክርስቲያኑ ጎን ነው።
አው ጎን እቺ ድልድይ አለች።
የምን ድልድይ?
ይሄ ድልድይ አለ። ከሱ ድልድይ ጋር CMC ሚካኤል ትልቁ ድልድይ በላይ የሚያሳልፈው አለ።
እሺ፣ በእሱ ጋር ጎን አለ።
ይሄ ማለት ይቅርታ በጋስት ሞል መስመር ነው።
በስተላይኛው ተሻግሮ ወደ መገናኛ መሄጃው አ በስተ በጋስ ሚካኤል ሞል በስተ መስመር ቤተክርስቲያኑ አይደለም?
ጋር በስተ ቤተክርስቲያን በሚካኤል ቤተክርስቲያን ጋር ማለት ነው። ራሱ
ራሱ ከቤ- ከቤተ ክርስቲያኑ ጎን ነው።
አ አ
economic association ህንጻ ነው የሚባለው።
አ economic association ህንጻ በሚካኤል ራሱ ጎን ላይ አስፋልት አለ። ወደ ላይ ወደ ዜ- ወሰን የሚወስድ ወደ ኮተቤ።
አ በቃ ገባኝ። እኔ ነኝ ያጠፋሁት። እሺ እሺ፣ እሺ፣ እሺ።